ጤና ይስጥልኝ።
ቅድም ደውዬ ነበረ አስታወሽኝ?
እሺ
እና ስልኩን ልንገርህ?
አዎ ስልኩን ንገረኝ።
plus ስድስት
ስንት አልከኝ?
plus ዘጠና ስድስት
እሺ
አስራ ሰባት ቆይ አንዴ ቆይ አንዴ ስሟ ማን ነበር ያልከኝ?
ትዕግስት ግርማ እሺ plus ዘጠና ስድስት
አስራ ሰባት አስራ ሰባት ዜሮ ዘጠኝ ዜሮ ዘጠኝ
ሰላሳ አንድ ሰላሳ አንድ ሀምሳ ስድስት ሀምሳ ስድስት ስድስት ስድስት እሺ እሺ እደውልላችኋለሁ።
እሺ